ሄሎ ጤና ይስጥልን ቤተሰብ የስራ እንዴት ነው? ሄሎ ሰላም ነው?
አልሐምዱሊላህ ደህና ነው። እንዴት እሺ ምን ነበረ እንዴት ነው?
ጥሩ ላይ እና ሰግድ ሁሉም አልተው ትናንትና ማታ እሺ
አዎ፣ እንደዛ ነው።
ምንድን ነው የሆነብህ?
ውስጥሩና ያው ውስጥሩ ላይና ፎጅር ሁሉም ብር ሁሉም ብር ባልሰማ አይገባም።
ቮቸር ላይ ቮቸር ላይ ሆኖብህ ነው
ፎጅርና ውስጥሩ ሁለቱም እ
ፎጅርና ውስጥሩ ሁለቱም እኮ ቮቸር ላይ ከሆነ ማለት ነው ሱቅ ሄደህ ነው እሺ የምትወስደው ወንድሜ።
ፎጅር እንትን ዝም ብሎ ፎጅር ውስጥሩ ላይ ፎጅር አለ አይደል እንዴ? ሄሎ ሄሎ
አዎ፣ ውስጥሩ ላይ አይገባም። ውስጥሩ ስንት? ኦኬ እሺ ስልክህን ንገረኝ።
ስድሳ አስራ አራት
አስራ አራት ሰማንያ ስምንት እሺ ዘጠና ስምንት አይደለም ሰማንያ ስምንት እሺ
ስልሳ አንድ
ሰማንያ ስምንት ዘጠና አንድ
አይ ሰማንያ ስምንት ስልሳ አንድ
ዘጠና አይደለም አስራ አራት ሰማንያ ስምንት
አስራ አራት ሰማንያ ስምንት ስልሳ አንድ እሺ ሰባ አራት
ስንት ብር ነው?
ሰላሳ አምስት ምናምን
የዛሬ ነው?
የትናንትና ማታ
እሺ